ጤና ይስጥልኝ አብርሽ።
አቤት ከ WePlus Solution ነው የምደውለው።
እ ከ WePlus Solution ነው የምደውለው።
ጻፈች።
እኛ application ተመዝግበው ነበረ።
ምንድን ነው application ኑ ነው ያልሽኝ?
WePlus Solution።
አዎ ተመዝግቤ ነበር።
እሺ አሽከርካሪ ነሽ ወይስ እንደ ተጠቃሚ ነው?
እ አሽከርካሪ ነው ነሽ ወይስ እንደ ተጠቃሚ ነው?
ተጠቃሚ ነኝ።
እሺ አሁን የተመዘገብሽው እ አሽከርካሪዎች እና service የሚሰጡ ድርጅቶች የሚመዘገቡበት ላይ ነው። ተጠቃሚ ከሆንሽ ዊፕላስ solution user በሚለው እ ተ- አውርደሽ በመጠቀም በውስጡም አርባ አራት service ኦች እና ትራንስፖርት አገልግሎቶች አሉ። ሶስት መቶ ሀምሳ game አለ። እነዚህ መጠቀም ትችያለሽ። እ አሁን ያዘጋጀነው challenge አለ፣ ውድድር አሸናፊ የሚያደርጉትን referral code እዛ ማግኘት ይችላሉ። አውቀሻል ወይ- ስለ እንትኑ ዊፕላስ ላይ ለውድድሩ?
ነው የማገኘው?
ዊፕላስ solution user።
እዛ ላይ ነው የማገኘው?
አዎ
እሺ እሺ። መልካም ቀን ይሁንልዎት። አመሰግናለሁ።
ለእና- ለእናንተም መልካም ቀን።
እሺ